ሁለተኛው ብርና ቅድመ ክፍያው ማለት ሁለት ነጥብ ዘጠኝ ስቶካክሲዮ ወደ ቤት ሄሎ አቤት ጤና ይስጥልኝ።
ጤና
አሁን ወደ ሊንክስ ሆኖ ስደውለውልን ነበረ።
ስለው የት ነው ቢሮአችሁ?
ቶሌና ልደታ ነው ያልኩት።
አ? አ?
ገር- ገርጂ ልደታ ገርጂ?
ገርጂ ቦሌና ልደታ የት ነው የሚቀርቡት?
hello?
ይሄ ይሰማኛል አይሰማም?
አዎ። እዚህ ወደ ቦሌ አካባቢ የለም?
አ፣ ቦሌ አካባቢ ናት።
አዎ።
ቦሌ አካባቢ ከሆኑ ዛሀብ ሆቴልን ያ
ምን ሆቴል?
ዛሀብ ሆቴል ወይ ሀያት ሆስፒታል
አያት?
ሀያት ሆስፒታልን ያ አዎ፣ አዎ።
ከሀያት ሆስፒታል ከፍ እንዳሉ ዛሀብ ሆቴል አለ። ከሱ ፊት ለፊት እኛ ቢሮ ነው። ለምን ጉዳይ ነበረ?
ምን አልሽኝ?
ለምን ጉዳይ ነበረ?
አይ፣ አክሲዮን ነው።
okay፣ እሺ። ማስታወቂያውን ከምን ላይ ነበር ያገኙት?
አዎ። ቲቪ
እሺ፣ ከሞትም አልበል
ሸዋን ግባ።
አሙኤል።
ሸዋን ግባ።
እሺ፣ ለመቼ ቀጠሮ ሊያዘዝሎ ዛሬ ይችላሉ?
ዓርብ፣ ዓርብ።